ሪዝኒንግ ካፒታል ኤላን ስፒኪንግ።
ሄሎ ሰላም ሰላም።
እስፓ ነው።
አዎ እንትን ቅድም ቀጠሮ ይዤ ነበረ ለነገ ለነገ አራት ሰዓት ተኩል ሞሮኮ
እሺ እና እ ስም ትስ ነው ትስ በሚል እሺ። ማን?
ግን ትስ ትስ እሺ እና አንዱ አንደኛዋ እ ታሟታል ይሄ መምጣት አትችልም።
እሺ። ስለዚህ አንድ ሰው ብቻ ይሁን።
አንድ ሰው ብቻ አድርግልኝ።
እሺ። እኔ ማሪ እሺ thank you በጣም እሺ።
እናመሰግናለን። እሺ እሺ፣ እሺ።